hello ሶፊዬ ወይ እንዴት ዋልክ? አዲስ idea አለኝ።
ምንድን ነው ነገ ክፍት ነው።
already አስያዝኩኝ። በቃ ለነገ ልጆቹ እንደው በቃ።
አወልኩላቸው።
እ? እ፣ ready ነህ ሐሙስ? አይ ከቻ እንትን ካልክ ብዬ ነው።
already አንዴ ስለነገርኳቸው አሁን ከመሸ ደግሞ እ።
ልጆቹ ይበሳጫሉ። ችግር የለውም።
በቃ እሺ፣ እሺ፣ እሺ ውዴ፣ እሺ፣ thank you፣ ሐሙስ እሺ።
ተይዞላል። እሺ እሺ፣ እሺ እናቴ፣ እሺ፣ thank you እሺ፣ እሺ